ሄሎ ጤና ይስጥልኝ።
ሄሎ አብሮ ይስጥልኝ።
ጉዳዩን የደወሉት ቢኒያም እባላለሁ። ምን ልርዳዎት?
ተመዝግቤ ነበረና ነገ ነኝ ብሎኝ ነበረ፣ ግን አድራሻውን በደንብ አላወቅኩም።
እሺ ማን ልበል ስሙትን?
ትዕግስት ሙላት
ትዕግስት። እሺ እ ጎተራ ፔፕሲ ፋብሪካው ጋር ነው ቢሮአችን።
ጎተራ ፔፕሲ ፋብሪካ።
አዎ ከዛ ከፔፕሲ በኋላ ያለውን በ message አሁን እልክልዎታለሁኝ።
ይሄኛው ስልክ message እንኳን ይቀበላል፣ ጥሪ አይቀበልም። ሌላ ቁጥር እየደወልኩ ነበረ፣ እሱ አልነሳ ብሎኝ አላነሳም አላችሁኝ። ሰባ አራት መጨረሻ ስልሳ ስድስት ነው ስልክ የሚሰራ ለምሳውተው ነው። እሺ ጎተራ ፔፕሲ ፋብሪካውን ያውቁታል አይደለ?
አላውቀውም። እዛ ስደርስ እጠይቃለሁ። ከለገሀር ታክሲ ይዤ ወደዛ ሄድና
ከለገሀር ሳይሆን ከስቴዲየም ቄራ የሚል ታክሲ የያዙ ስቴዲየም ውስጥ
አሀ ስቴዲየም ውስጥ ጤና የሚል ቄራ ቄራ ቄራ አ ቄራ ይዙና ፔፕሲ ፋብሪካው ጋር ወርደኝ ይሉታል። ፔፕሲ የለስላሳ መጠጥ። ከዛ ፔፕሲ አስፋልት ተሻግረው ኮብልስቶን መንገድ አለ፣ በሱ ገባ እንዳሉ ፖሊስ መምሪያው አጠገብ ነው ቢሮአችን ያለው።
እሺ message እንልካለን ብሎኝ ነበረ። message ባይመጣም ልላክሎት ያልኩት ልላክሎት ያ በምን ልላክሎት?
እሺ አይ በቀደም ተመዝግቤ ነበረ። ድጋሜ ነው እየደወልክ ያለሁት።
እኮ በዚህ ስልክ አሁን message ልክሎታለሁ እኔ።
እሺ እሺ አባ ሳይረፍዱ ሁለት ተኩል ነው የሚመጡት። መታወቂያና ስልኮት እ እ እ ሁለት ሰዓት ተኩል ነው የሚደርሱት እዚህ ጠዋት ሳይረፍዱ
እሺ ሁለት ተኩል እና ሲመጡ መታወቂያና ስልኮት እንዳይረሱ።
እሺ እሺ አባ እሺ